ሄሎ
ሄሎ ሄሎ ሰላም ጤና ይስጥልን
ውዝድሮ ብር አርግተን እ
ውዝድሮ አርግተን እ
ሁለት ቀን ነውና አልገባ ነበረ
አልገባም ነበር አዎ
እ
አዎ አርብ ዕለት ነበረ የላክነው እስካሁን አልገባም ነበረ እሺ
ለዛ ነበር እሺ ስልክህን ትነግረኛለህ አባ
ሀያ እሺ
አርባ አምስት እሺ ዜሮ ስምንት ዜሮ ስምንት አስራ ዘጠኝ
መቼ ነበር
አርብ ማታ
ስንት ብር ነበር አስር ሺህ አስር ሺህ ሁለት ጊዜ ሁለት ጊዜ አስር ሺህ አዎ
ተከታታይ ነው አስር ሺህ አስር ሺህ አዎ ሁለ- ሌላ አንደኛ ሁለቱም አንድ ሌላ ቁጥር ላይ ወደ ቴሌብር ማለት ነው ሳንቲም ፓይ እም።
ተከታታይ ሳይሆን ደውለህ ነበር በይዛኔ አ
okay እሺ ተልኮላቸዋል እኮ ለዛ ነው ቆይ አንዴ ድጋሜ ልላክላቸው እሺ
አይ- አርብ ማታ ነበረ አዎ አይ ልክ ነው ግን ተልኮላቸው ነበረ
እና እስካሁን አልደረስማ እኮ አሁን ድጋሜ ልልክላቸው ነው ትንሽ ጠብቀኝ እሺ አየ cancel cancel ብሎ ነው ያለው አሁን እም፣ አዎ አዎ
አየ
ሄሎ ያው ድጋሜ ልኬላቸዋለሁ እሺ
አየ እሺ